ጤና ይስጥልኝ ማሪያባ
ኢንተርኔት ላይ አይቼ ነበር ቲክቶክ ላይ እሺ
D4D አለ አልተሸጠም
D4D እ
ዶልፊን ነው D4D የፈለጉት እ ሻርኩ ሻርኩን አዎ አለ ሻርኩን ስንት ነው ባንክ ሁለት ስድስቱ ይመቻቻል ነው አዎ
እሺ በቃ የት አካባቢ ናት ፓስተር branch ዶልፊኖች አሉን ፓስተር branch ኣችን ላይ ነው
እሺ ፓስተር
አዎ ፓስተር አደባባይ ፊት እንገኛለን የስራ በቃ መኪኖች ፓስተር branch ኣችን ላይ አሉ
እሺ በቃ እሺ እናቴ
እሺ